Hello? Hello? Hello ጤና ይስጥልኝ።
አቤት
ይሰማል?
ለጋዎች አዎ ይሰማል።
እሺ ከ International ነበር የምደውልላችሁ። International Clinical Laboratory
International Clinical Laboratory ICL እሺ
ባለፈውም እንደዚህ አይነት ነገር ተፈጥሮ ነበር። አሁንም ድጋሚ አንድ customer አችን ሁለቴ የቆረጠብን እያሉ ነበረ። ቅዳሜ ዕለት ያስተናገድ ናቸው ማለት
Okay። disbursement ኡ ቅዳሜ ነው የተፈጸመው።
አዎ
እሺ customer ኡ አጠገቦት አሉ?
አይ የሉም። ደውለው ነው I think text ደርሷቸው ነው ማስተባበሪ ሊሆን የሚችለው በስልክ ነው ያናገሩ።
እሺ ምናልባት ድጋሚ እነሱ ማግኘት የሚቻል ከሆነ ATM card ኣቸው ላይ ያለውን የመጨረሻዋን አራት digit ቁጥር ነግሩን፣ በዛኛ system ላይ check እናደርግላቸዋለን።
ቤቴን የመጨረሻ አራት ጊዜ አዎ ATM ኣቸው ላይ ያለችው later ስንደውል ደግሞ አንቺን የማገኝም ሌላ ሰው ነው የማስረዳውና እንዴት ነው የማደርገው? customer ኦቹን ደውዬ ከጠየቅኩኝ በኋላ መልሼ መደወል ይኖርብኛል ማለት ይቻላል። እዚህ staff ኦች አለን፣ እንነጋገራለን። መልሼ ያሳውቁን።
ለከስ-
አሉ